ሄሎ ጤና ኢንዱስትሪ
አብሮ ይስጥልን።
መነዳ እ እንትን ነበረ እ እ ምንድነው ምንድን ነበረ ቦነስ አለቀቀልኝ ነበር ትኬት እና እሺ ካሸር ኮድ የሚገርም ትኬት ቻርተር ኮድሽ አስራ አንድ አስራ አንድ አስራ አምስት አስራ አምስት ስልሳ ሰባት ሰማንያ አንድ
አምስት ጨዋታ ልወስዳለሁ። እሺ የለውም ቦነስ እ እ አ- አምስት ጨዋታ ልወስዳለሁ።
አምስት ጨዋታ አምስት ጨዋታ
እሺ እሺ እሺ መልካም ቀን